ጤና ይስጥልኝ።
እንትን ብር withdraw አድርጌ እስካሁን አልገባኝም።
እሺ መቼ ነበር ያደረጉት?
ማታ ሌሊት ነው።
በዚህ ቁጥር ነው?
አ በ account ላይ ንግድ ባንክ account።
አዎ በዚህ ቁጥር ነው ቤት ቤት የሚጠቀሙት መጨረሻ ያስ አ አ
check ላድርግ ብሎ መስመር ላይ ጠብቁ። ሄሎ አቤት አቤት።
አንድ ሺህ ሰባት መቶ ብር ነው?
አ አንድ